Hello? Hello?
Hello.
Hello?
Hello, አይሰማም?
ይሰማል?
ስማርት ማሳጅ
አዎ።
የምደውለው ከዊ ፕላስ ኮሚሽን ነበር።
እሺ።
ዊ ፕላስ ኮሚሽን አገልግሎት ሰጪ application ነው። ከሀምሳ በላይ የተለያዩ ድርጅቶችን በነጻ እየመዘገብ ነበረ። ከራሳችን ከአንድ ሺህ በላይ በላይ ተመዘገቡ አሉ። ለምሳሌ ጸጉር ቤቶችን፣ ልብስ ቤቶችን፣ አድቨርታይዚንጎችን እየመ- ሄላ ሄላ አይሰማም?